Hello.
Hello. Hello. Hello ጤና ይስጥልኝ። ይህ የቻፓው OTP እየገባልኝ አይደለም።
በምን register አድርገው ነው integrate አድርገው ነው ምንድን ነው?
አይ ብር ልኬ ልልክ ፈልጌ ነበር። OTP እየጠየቀኝ ነው። ኮዱ ደግሞ እየገባልኝ አይደለም።
አሀ ወጪ ብለው ኦቲፒ ነክተው ነው። ከየት ነው ወጪ የሚያደርጉት?
ከቴሌ